ሰላም ጤና ይስጥልኝ። ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎ?
ሰላም ነው። ከዚህ ከአዋሬ ነበረ ከዳግም ግሮሰሪ እና ድራፍቶች እስካሁን ስላልመጡልኝ ነበር እና ወይ ስልክ ካሎት ተባበሩን ብዬ ነበር። ሾፌር
እሺ፣ እስካሁን ምን ያህል ጊዜ ሆኖት ድራፍት ካልተቀበሉ? ምን ያህል ጊዜ ሆኖት?
ምኑን?
ምን ያህል ጊዜ ሆኖት? ይሰማዎታል? ተመኛች።
አዎ፣ አዎ፣ አዎ።
እሺ፣ ምን ያህል ጊዜ ሆኖት ድራፍት ካልተቀበሉ?
አይ ያው ትናንትና መጥቷል፣ ግን ለዛሬ አልመጡልኝም። እስካሁን በጠዋት ነበር ሁሌ ይመጣል፣
ዛሬ ግን አልመጣም።
አዎ፣ አዎ። እያለቀ ምን አካባቢ ነው ያሉት?
አዋሬ አዋሬ። እሺ አንድ ጊዜ ደንበኛችን ይሰማዎታል? መስመር ላይ ያለው እሺ፣ ይሰማዎታል?
አዎ፣ አዎ ይሰማኛል።
TIN number ኡን ወይም ደግሞ BG ID ውን ይነግሩኛል?
አስራ ሁለት ስምንት ዘጠና አራት ID number ኡ ማለት ነው።
አንድ ጊዜ በመስመር ላይ ጠብቁኝ። ማን ግሮሰሪ ነበር ያሉኝ? ማን ነበር? ዳግም ግሮሰሪ። እሺ ሙሉ ስሞትን ይነግሩኛል? ደንበኛችን
አስካለ ኃይሌ።
ማን አሉኝ? አስካለ።
አዎ ኃይሌ።
ቅሬታዎትን በዚህ ስልክ ልመዝግብልዎት?
አዎ አዎ አዎ።
የት አካባቢ ነው የሚገኙት? አዋሬ ምኑ ጋር ነው? አዋሬ አደባባይ ከአደባባዩ ትንሽ እዛው ዝቅ ብሎ ያው ሀምሳ ሜትር ቢሆን
እሺ። ዛሬ አልቆባቸው ወይም ሌላ ነገር አጋጥሟቸው ሊሆን ስለሚችል እስከ ነገ ጠብቋቸው። ግን ለማንኛውም እኔ ቅሬታውን መዝግቤ አስተላልፋለሁ። ሌላ ምረዳውት ነገር አለ?
አይ የለም።
ስለደወል እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ አስቀምጡልኝ። መልካም ቀን።